ትምህርት ቤት ሄሎ ሄሎ
ጤና ሰላም ትምህርት ቤት እግዚአብሔር ይመስገን ምን ነበር
የወተደረው ሀምሳ ናናና አምስት ሺህ ወተደረው አድገ ነበረ አዎ አዎ ወተደረው አምስት ሺህ ሌላ ጊዜ ሁለት ሺህ ወተደረው እሺ መቼ ነው ዛሬ ነው ያደረግከው አዎ አዎ ማታ ነው።
ንገረኝ የቤት ቤት ቁጥርን ንገረኝ አይ አስራ አስራ አምስት አስራ አምስት
እሺ የደወልክበት ነው አዎ እሺ ጠብቀኝ እሺ እሺ
ሁለት ሺህ እና አምስት ሺህ አይደለ አዎ አዎ አምስት ሺህ አምስት ሺህ ሌላ ጊዜ ሁለት ሺህ እሺ ልክ ነው ወደ ዜሮ ዘጠኝ አስራ አምስት አስራ አምስት ዘጠና ሰባት ሰላሳ ስምንት አይደለ አዎ እሺ ያው አሁን check አድርገው እሺ ገብቷል ሁለቱም እሺ thank you very much እሺ እናመሰግናለን እሺ እሺ Thank you.